ሰላም
አሁን ያወራሁት ልጅ ነበር። ስልክ የባላንስ ዘግቶ ነው። እዚህ ከሌላ ቅዱስ እንዴት ነው?
ኦኬ ምን እዚህ የሚቀበል ነው?
አዎ እሱ የሚኖር ሰው አለ። ጀለስ አለ። ጀለስ ለምን አልገብቶ መጀመሪያ የእርስዎን ስልክ ቁጥር ይንገሩኝ። እሺ ዜሮ ዘጠኝ የራሴን ነው።
አዎ ሰላሳ ሶስት እሺ አስራ አንድ እሺ አርባ ሶስት እሺ ሰባ አምስት
ማን ነው ስሙት?
ታረቀኝ
እሺ እዚህ የሚቀበሉትን ይንገሩኝ። ዜሮ ዘጠኝ እሱ እንዲቀበልልኝ። እሺ አንድ ደቂቃ ሀያ ስምንት ሰማንያ ሁለት ይቅርታ ዜሮ ዘጠኝ ሰማንያ ሁለት
ሰማንያ ሁለት ሀያ ሰባት ሀያ ሰባት
ሰላሳ ስድስት ስልሳ
ማን ነው ስሙ?
አሜን። ሴት ነች።
አሜን ሴት ነች። okay እሺ እንድትቀበልሎት እናደርጋለን። ይቅርታ እንደውላታለን።
እሺ እሺ መልካም መልካም። እሺ እሺ እሺ አመሰግናለሁ።
okay okay